ጤና ይስጥልኝ ቪዛ ኢትዮጵያ ኤደን ነኝ እባክዎትን ምን ልርዳዎት?
ልምዶች ስልም ባህል ለመቀየር ነበረማ ምን አሉኝ?
ባህል ለመቀየር ነበረ
ባህር ለመቀየር ነው ያሉኝ?
አዎ አዎ
እሺ አሁን የት አካባቢ ነዎት?
ፓሪስ አንድነት ስጋ ቤት አጋቦን ጋር ከፍ ብሎ
ምን አሉኝ?
ፓሪስ ነጋ ቦን ጋር ከፍ ብሎ አንድነት ስጋ ቤት አሁን ቪዛ ID ዎትን ወይ ደግሞ TIN number ኦትን ይንገሩኝ።
ሁለት ዜሮ ሀምሳ ሰባት
ቪዛ ID ዎትን ወይ ደግሞ TIN number ኦትን ይንገሩኝ።
እኮ ሁለ- የድርጅቱን ነው የምኑን ነው የምነግርሽ የድርጅቶትን? አዎ እኮ ሁለት ዜሮ ሀምሳ ሰባት ሁለት-
ሄሎ ሄሎ